ይላል።
ጤና ይስጥልኝ መለታገስ ቴሌቪዥን
హలో ይሰማኛል። ጤና ይስጥልኝ ቴሌቪዥን
ሶማሊያ ፈልጋለሁ። ሶማሊያ፣ ሶማልኛ የለም አማርኛ
አረብና እኔ አማርያ ያል
ትንሽ ትንሽ አይሞክሩ።
አ እንግሊዝኛ
አማርኛ
አማርያ ብቻ ነው።
አዎ።
እሺ፣ አመሰግናለሁ።